ሄሎ ሄሎ ብሩክ፣ እ አቤት።
ወይ አሁን ምንድን ነው order አልታዘም ብለህን ነበረ።
አ አ cancel ነው እሺ። order ኡ እኮ አሁን አየሁት። እሺ አየኸው አይደለም? በቃ አ ሳይደውሉልኝ በእናትህ አዎ፣ ግን cancel ሆኗል። even ማየት አትችልም። cancel ሲሆንም አያሳያችሁም እንዴ?
አይ እኔ ወዲያው ሄድኩኝ። ነገሩ አሁን ነው እኔ ያየሁት።
አዎ፣ በቃ እሺ፣ እሺ ብሩክ።
እሺ